ሄሎ ጤና ይስጥልን። ትኬት ቦነስ አልተለቀቀም ነበር።
እሺ ንገረኝ። ካሸር ኮድ ካሸር ኮድ አ
አስር እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ ሰባት እሺ አርባ ሁለት
እሺ ያው ቦነስ ሳይሆን ሁለት ጨዋታ ነው። እሺ የወጣብህ ቀይ ሆኖብሃል። ሁለት ጨዋታ ቀይ ሆኖብሃል። ስለዚህ የለውም አንድ postponed እኮ ነው ተላልፎ ነው አይደለም አባቴ። ሁለት ቀይ ጨዋታ አለው ከ postponed ኡ ውጭ።
አደለ?
አዎ እሺ እናት እሺ። አሁን ስላረምኩልህ ማየት ትችላለህ።
እሺ እሺ እሺ እሺ። መልካም ቀን።
እሺ